ጤና ይስጥልኝ ጉዳይ
ሰላም ነው። ባለሙያ ከተነጋግረን ነበርና
ይቅርታ?
ስለተስማማን አሳውቃችሁ ብሎኝ እ? ሰላም ነው።
ይቅርታ ምናል ትንሽ እ, ተቆራረጠ።
እንትን ባ- ደውዬ ነበር ከዚህ በፊት ስሪ አይ እ፣ ዛሬ እንደምንጀምር አሳውቅላቸው እ, ብሎኝ ነው እና እ፣ Okay።
የምትከታተለኝ ኦፕሬተር ደግሞ ስልኳ ጠፍቶኝ ነው። ለዛ ነው በዚህ ደውል
መልካም እሺ። እ፣ ስለዚህ አስተያየትም ሰ- መውሰድ ስላለባትኝ በዚህ ቁጥር ከሆነ አስተላልፍና እሷ እንድትደውል አደርጋለሁ።
እሺ እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
መልካም ቀን።
እ።